አሁንም በስድስት ያሬድ ሃሌሉያ ሃሌሉያ ሃሌ ሃሌሉያ ሃሌ ሃሌሉያ ነቂያነ ነቂያነ እምንዋ ምንጊሳ ለቤተ ክርስቲያን ስመዋቃ ይእቲ ወብራን መድኃኒት ቤተ ክርስቲያን ዘጌ ሰሓብያ እየጻሙ